ሰባት ስምንት
ሰባ ሁለት ሰባ አንድ ሰባ ሁለት ሰባ አንድ እሺ ምንድን ነው ስምንት ስት ነው እንደ ምግቡ እ ስንት ስት ነው የሚለው ምግቡ?
ቆይ ይክፈትልኝና ልየው እሺ
እሺ መሐመድ መሐመድ ነው አይደል ስምህ? እሺ ምንድን ነው ስምንት piece ነው fried meal ስምንት piece ነው የሚለው እዚህ ጋር eight piece ይላል
ሰባ ሁለት ስልሳ ስምንት pin አድርጊ
ሰባ ሁለት ስልሳ ስምንት pin አድርጊልኝ።
እሺ አየዋለሁ